ሰላም ነው። አርባ አንድ ዘጠና አምስት አርባ አንድ ዘጠና አምስት ምን ሆነብህ?
ከሩዋንዳ ወደዚህ ወደ እንትን ወቅሹ ኦርደር ነበሩን እስኪ የስልሳ ቤት ገብተናል እኮ ስልሳ አንድ ዘጠና አምስት ማለት ይቅርታ ስልሳ አንድ ዘጠና አምስት እሺ
ከኮርማ
እሺ ወደ ኢንሳ
እሺ ፔኑን ነው የማይለህ?
ሰላሳ አምስት ወደ ስልሳ አምስት መሰለኝ የሚሆነው
አይ ጅለታ እኔ እንደዚህ ካልክም ዝም ብዬ ሳለካው እሺ እሺ እና ደግሞ አንድ ሰዓትም ሞልቷል። እሱም አስተካርገሽ
አንድ ሰዓት የአንድ ሰዓት ወርደር ነው እሺ ዮሐንስ እኮ ሆነ ሆነ በቀላክ አንድ ሰዓት ከአስር
እኮ በገባበት ሰዓት ነው። ኧረ ከአስር አልሆነም ጌታ ሆይ ጌታ ሆይ ይኸው ከአስር አይደለ?
እሺ ኧረ ከአስር አልሆነም
ከሚያዎች ጋር ግን አይ ሰዓት የሚጨምረው ለአንድ ሰዓት ወርደሮች ነው አይልሃለሁ። እሺ እሺ ይልኝ ይልኝ እሺ